ኤርፖንስ ፊልም ቤት
ጤና ይስጥልኝ።
ጤና ይስጥልን። በስተ ቤት ሰላም ነው?
እግዚአብሔር ይመስገን።
እሺ ምን ነበር?
ሲስተር የሌላት አካባቢ ሁኜ እስኪ የሆነ ትኬት እይልኝ ብዬ ነው ካሰርኮልኝ ገርም ነው
እሺ
አስር አርባ አንድ
አስር አርባ አንድ
ስልሳ ዘጠና አንድ አስር አርባ አንድ ስልሳ ዘጠና አንድ አዎ።
እሺ የዛሬ ጨዋታዎች ገና የሚጮቱ አሉ። እነሱን እንጠብቃቸው። እሺ
አይ ሌሎች አልፈዋል፣ ያለፉት አልፈዋል። አዎ ሁሉም አልፈዋል።
አልፈዋል። አዎ እሺ፣ ሌላ አልጨምሮ ወደዛ እንደ ይቅርታ ጋር ነው ስራ አለ።
ችግር የለውም ችግር የለውም። እንደ ካለ ነገር እሺ አባትዬ ልንገርህ፣ ነገር አስር ሀያ አንድ
አስር ሀያ አንድ ስልሳ አራት ስልሳ
እሺ ይህም እንደዛው ነው። ሌላ አለ?
ሌላ አልጨምር። እሺ እ አ- አስር አርባ አንድ አሁንም እሺ
እ አስር አርባ አንድ አስራ አራት
እሺ ስድስት ሀምሳ ዘጠኝ
ስድስት ሀምሳ ዘጠኝ አስር አርባ አንድ አስራ አራት ስድስት ሀምሳ ዘጠኝ ነው አ ያው ነው። ይሄም
አ የቆየ game ነው።
ያሁን ነው አይ ልክ አይደለም። cashier code ኡ አስር አርባ አንድ
አራት ስድስት ሀምሳ ዘጠኝ አርባ ስድስት ሀምሳ ዘጠኝ ተሳስቷል።
አይ አሁን ላጌ ልክ ነው።
ልክ ነው።
ይሄ አንድ ወጥቶብሃል። ትራባዞን ስፖርት የሚባል team ወጥቶብሃል።
ሰባት እንደዛ አልጣለም። አንድ ልንገር እሺ አስር አርባ ስድስት አስር አርባ ስድስት ሀምሳ ሶስት ሰላሳ ሁለት
እሺ ሌላ አለ?
ይሄ እንዴት ነው ወድቋል?
ይሄ ወድቋል። አዎ። ቼልሲ ከብራይተን team two and win ደብሊው ዋን አዎ።
አልከው ወጥቶብሃል። እሱ ወጥቶብሃል። እሱ ጨዋታ እሺ አባት ይሄን ልጅ አመጣለሁ።
ችግር እሺ አንድ ልንገር እ አስር አርባ አስር አርባ
አርባ አምስት አስራ ስድስት
እሺ ሌላ አለ?
እስ እንዴት ነው አለኝ። አዎ አንድ አንድ ገጥል አስቀምጠው ንገረኝ።
ይሄ አልፏል። እሺ የሚቀር ጨዋታ አለ፣ ጠብቀው።
እሺ አባት የሱን ነው የፈለኩት።
እሺ እሺ እ ሌላ እ እ አንድ ልንገር እሺ እ አስር ሰላሳ ስምንት እሺ ሰላሳ ስድስት አስር ሰላሳ ስድስት እሺ ዘጠና ሁለት ሰላሳ ሁለት እንዳደበድቅ የወጣ ቡድን አለ። ጀምረሽ ነው የነበረው። አይ ወንድሜ አንድ connection እንትን ብሎ ነው። እሺ እሺ፣ እሺ፣ ይሄ ወጥቶብሃል። አራት team ወጥቶብሃል።
አራት ወጥቷል።
አዎ።
ልጣለው ቀርጄ ማለት ነው ወዲያ እንዳልሰራ
እሺ ሌላ እሺ ሌላ ሌላ እሺ።
ካለ ቶሎ ቶሎ ንገረኝ። እሺ እንደምር ተራሳ ሌላ ነው እሺ ልንገርህ እ 10 43 አስር አርባ ሶስት 93 93 እሺ ሌላ
እሺ ሌላ ልንገር 10 47
ይሄ ወጥቶብሃል። እሺ አስር አርባ ሰባት
ያኛው አልወጣም 30 10 43 93 93 ወጥቷል ወጥቷል። አሁን የነገርከኝ ወጥቷል። ሁለት team ወጥቶብሃል እዛ ላይ
የትኛው 10 43 93 93 ነው አዎ።
እሺ ይሄም ሁለት የመጣው ነው
እሺ አስር አርባ ሰባት
እሺ 10 47 65 52
እሺ ይሄ እ- ወጥቶብሃል።
አንድ ቡድን ነው ሁለት ሁለት team
እሺ ወደ ቆይ እሺ፣ ሌላ አንድ ልንገርህ፣ የመጨረሻ ናት። አስር አርባ ሁለት አስር አርባ ሁለት
ሰላሳ ዘጠኝ ሰላሳ
አስር አርባ ሁለት ሰላሳ ዘጠኝ ሰላሳ ነው አይደለ?
አዎ ይኸውልህ እንዲህ ብሎ ነው።
እምቢ አለ ኮኔክሽን። እስቲ ቆይ አንዴ ተው እሱን ተው ተው፣ ደግሞ ወድቋል። በፒኤስ አሸነፈ። ተዋውቂዋለሁ አብዛኛው ወድቋል። አንድ ልንገርህ፣ ያዝ ሌላ አለ እየሰነበተ ልንገርህ ልንገርህ ቆይ ቆይ ኮኔክሽን እየሰራ ስላልሆነ ነው። ይሰራል እንደ አንቺ ጋር connection ትኬት ነው የሚሰራ። እሺ ንገረኝ እስቲ cashier code ኡን
እሺ አስር አስራ ሁለት አስር አስራ ሁለት cashier code እሺ እንግዲህ
አስራ አምስት
አስር አስራ ሁለት
አስራ አምስት ስልሳ አንድ አስራ አምስት ስልሳ አንድ ስወር ጋር ግን ጨምሮ ጋር ግን አምስት ስልሳ አንድ የመች ነው
አቤት አዎ የቤቲንግ ነው እኮ የመች ነው የቆየ ነው በጣም አዎ የ- በዜሮ አንድ የተቆረጠ ነው መንገደኛ ነው በዜሮ ሶስት አለ ያላለቀም አለው ወደ ላይ ያለው አልፎ ከሆነ አምስት ብዬ ነው ይወጣዋል እሺ አምስትም ቀይ ነው
አምስት ቀይ ነው አምስት ቀይ ነው አ እንደ ስልጣ አርገና ባሂ እንዳለ እሺ ሌላ ደግሞ ልንገር ያዝ እሺ አስር አስራ ሁለት አስር አስራ ሁለት መቅዲ ያዥ አስራ ዘጠኝ አስራ ሁለት አስራ ዘጠኝ
ዜሮ ዘጠኝ
አስር አስራ ሁለት ተወደደ አስራ ዘጠኝ ዜሮ ዘጠኝ ነው አ አስር አስራ ሁለት አስራ ዘጠኝ ዜሮ ዘጠኝ
እሺ አስር አስራ ሁለት አስራ ዘጠኝ ዜሮ ዘጠኝ አ
ልክ ነው ያላለቀ ጨዋታ አለው አንድ lost አለው እሺ
እ አንድ loss አንድ team ወጥቶብሃል እዚህ ላይ
እ ያላለቀ ጨዋታ አለው አይደል አ አ አንድ team ብቻ ነው የወጣ አዎ።
እሺ አንድ ያዝ ደግሞ ልንገር አንድ እሺ እ አስር አስር
አስር አስር
አርባ ሁለት ስልሳ አንድ
አርባ ሁለት ስልሳ አንድ አ አርባ ሁለት ሰማንያ አንድ ይቅርታ አርባ ሁለት አስር አስር ሰማንያ አንድ እስከ ዜሮ ሶስት ያለው ነው የሚኖሩ ወዳጅ
አዎ፣ አልፎልሃል። የ- የተወሰነ አልፎልሃል። የሚቀረው ጨዋታ አለ። እሺ ጠብቀው።
እስቲ አንድ ያዝ እስቲ እንደው አንድ በቀና ይኸውልህ ወደ መቶ ምናምን ተወሰደ።
ብዙ ነው እንዲ ያለ
አዎ ብዙ ነው ያለኝ ያው ግን ምንም እምቢ ነው ያለኝ ጭራሽ ቴሌግራም ላይ ላክልን። እሺ ካሸርኩዱ አንድ ልንገር አንድ ብቻ ልንገር እሺ አንድ ብቻ ልንገር አይሰራኛ እኔ እንትን እሺ፣ አንድ- ይቆጣጣኝ እሺ አንድ ያዥ ወን- እንግዲህ መጨረሻ አጎን አንድ አንድ የመጨረሻ ነው።
እሺ አስር አስር አስር አስር ሰላሳ ስምንት ሰላሳ ስምንት ሰማንያ ስምንት ሰማንያ ስምንት እንደዚህ ብዙ ካለ ቴሌግራም ላይ ይጻፍልን። እሺ እሺ እንትን የለው ነው እኮ ነው ቴሌግ እንትን የለው ነው ቴሌግ ማን ይሄ እ፣ ተች ስልክ ነበር ትንሽ ሌባ ወስዶብኝ የለም። እንደገና ደግሞ የእኛ ሲስተም አይሰራም። ሁን ስልሽ አንቺም
አስር ስንት ነው ያልከው? አስር አስር
አስር አስር እሺ
እ፣ አስር አስር ሰላሳ ስድስት ሰላሳ ስድስት ሰማንያ ስምንት ሰላም
ሰላሳ ስድስት ሰማንያ ስምንት
በቃ ይሄኛው lost ነው። እሺ ያው ነው
አልኳል አዎ፣ lost ወድቋል።
ነው፣ lost ነው አወድቋለሁ።
እሺ ብጣለው ማለት ነው። እሺ እሺ
እሺ ይሄኛው